መዝሙር ስሳ ወተሳቱ እግዚኦ ነጽር ውስተ ረድኤትየ በአብየሴሎም ጊዜ ስለ ራሱ ተናግሮታል። አቤቱ እኔን ወደ መርዳት እይ ተመልከት። ይህንም በቀትር ዮርዳኖስን ሲሻገር ከረመጫው ላይ በልቡ ወድቆ ተናግሮታል። ምነው ወአደወ ባሕረ እንዘይገቡ ይል የለምን ቢሉ ዮርዳኖስ እንደ ተከዜ ተመላላሽ ዮርዳኖስ እንደ ተከዜ ተመላላሽ ውሃ ነው። ውስጥ ለውስጥ እስከ ቀትር የሚያስኬድ ነው። በቀትር ተሻግሮ ከረመጫው በልቡ ወድቆ ተናግሮታል። አንድም የሌላ ቤት አብነት ብሎ ጧት እንደ በረዶ ከሚቆረጥም ቀን እንደ እሳት ከሚያቃጥል ቦታ ወድቆ ተናግሮታል። እግዚኦ አፍትን ረድኤትየ አቤቱ ፈጥነህ እርዳኝ። ይትሃፈሩ ወይእሰሩ እለ ይሐስስዋ ለነፍስየ ሰውነቴን ለሞት ለጥፋት የሚሿት ሁሉ ይፈሩ ይዋረዱ። ለይግብኡ ድኅሬሆሙ ወይትሃፈሩ እለ መከሩ እኩየ ላዕሌየ በእኔ ክፉ የመከሩብኝ ሰዎች ሁሉ ይፈሩ ይዋረዱ። አድጎ አነስ አድሮ አነስ ይሁኑ። ለይግብኡ ድኅሬሆሙ በጊዜሃ ተሃፊሮሙ እለ ይብሉኒ እንቋዕ እንቋዕ ዳዊትን አይመስሉ መስሎ አይሆኑ ሁኖ አየነው። እሰይ እሰይ እሶ እሶ የሚሉኝ ሰዎች ፈጥነው አንድም እሰይ እሰይ በሚሉበት ጊዜ አድጎ አነስ አድሮ አነስ ይሁኑ። ድል ተነስተው እኔን ከመከተል ወደ ኋላ ይቅሩ። ለይትፈስሑ ወይትሐሰዩ ኩሎሙ እለ ይሐሱከ አንተን በሕግ በአምልኮ የሚሹህ ሁሉ ግን በአንተ አምነው ጸንተው ፈጽመው ደስ ይበላቸው። ወይበሉ ዘልፈ አብይ እግዚአብሔር እግዚአብሔር ሁልጊዜ ገናና አምላክ ነው ይበሉ። እለ ይፈቅዱ አድኅኖተከ በኩሉ ጊዜ እለ ይፈቅዱ በኩሉ ጊዜ አድኅኖተከ በኩሉ ጊዜ ብለህ ግጠም። ሁልጊዜ ትድግናህን የሚሹ ሁሉ አንሰ ነዳይ ወምስኪን አነ ዳዊት ሁልጊዜ ማርዳት አትዋጋምን ትለኝ እንደሆን እኔስ ነዳይ ምስኪን ነኝ። ወእግዚአብሔር ይረድአኒ ነገር ግን እግዚአብሔር ይረዳኛል። አንድም እግዚአብሔር ይረዳኛል እንጂ አንሰ ነዳይ ረዳእየ ወምስካየ አንተ እግዚኦ አምላኪየ ወኢትጎንዲ አቤቱ ፈጣሪየ ረዳቴ አምባ መጠጊያየ አንተ ነህ። እንዲህም ከሆነ ቸል አትበል አትዘግይ። አንድም ቢሆንም አትዘግይ አትዘግይ እንጂ ረዳቴ አምባ መጠጊያየ አንተ ነህ።